መሰረት ነኝ። ምን ላዘዝ?
ለፍቅር አብዲ
አብዲ አብዲ አብዲ ዋይ ዋይ የተሰማኝ አይደለም። እሺ ንፋስ አለ።
እሺ እስኪ አንዴ አሁንስ
አሁን ይሰማኛል።
በቃ አይ ለፍቅር ሰውየው ከሰመር መልሶ ደውሎልኛል ብለሽ አሰለ ሰባ ሶስት ሰላሳ ስድስቱ ነው። ሰባ ሶስት ሰላሳ ስድስት ነው።
ሰላሳ ስድስት መጨረሻው አዎ
አዎ በቃ እዚህም ተደዋውለዋን ብለውና ናድርሰውሽ አብዲ ያው ደውሎልኛል ብሏል ብለሽ ንገሪያት እነግራታለሁ። አሳውቀዋታል። ችግር የለውም።
በቃ እሺ እሺ እሺ አብዲ
ያው